hello hello ሰላም ጤና ይስጥልኝ ካሰበ ትምህርት ተዘጋጅቶ ነበር የደወሉት።
እሺ ምን ነበረ?
እንትን አንድ ሺህ ብር አንድ መቶ ብር ብለውኝ ሺህ ብር አረኩትና እሺ deposit ሲሉኝ ሺህ ብር አድርጌ ነው መቶ ነበር ያሉኝ።
መቶ ብር ብለውሽ አ- አንድ ሺህ ብር ነው ያደረግሽው?
አ- አንድ ሺህ ብር አረኩት
እሺ
እና እንዴት ነበር ወደ እንትን ለማድረስ?
እሺ ቆይ አንዴ ጠብቂ።
እሺ
hello hello እ፣ አዎ።
ቴሌግራም ስምሽ ማን ነው? ልከሽልናል ቪዲዮ እንድልክልሽ።
እ፣ ሄለን
እሺ ልክ ትልኪልኛለሽ እዛ ላይ
ምን ልላ እዛ ላይ ጻፊልንና እንልክልሻለን እሺ፣ ምን ቪዲዮ
እሺ እንዴት እንደምትመልሺው።
እሺ እ፣ ኮዱን ነው የምልክላችሁ።
አይ እዛ ላይ ጻፊና የ- የትኛው ነው ቴሌግራም እንትንሽን ለመለየት ነው።
እሺ በቃ በቢስቱ ልካለሁ።
እ?
ቢስቱ አለች እንትናችን እና በእሷ እሺ።
ቴሌግራም ልከዋለሁ።
በቃ እሺ እሺ